ሄሎ ወይ ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እስኪ ቴክኖሎጂ ነበር የምንልባ
ሰላም ነች አለ
ደውለን ነበር እናንተ እሺ።
ጋር አዲስ ማሽን ፈልገን እም፣ ክፍያ ከፈጸምን ከአንድ ወር በላይ ሆነን እሺ
አልደወላችሁልንም፣ ምንም አላላችሁም እና ተቸገርን ስራ ለመስራት።
እሺ ስንት ብር ነው የገዛው?
ስልሳ ሀምሳ ዘጠኝ ሺህ ምናምን ብር
ሀምሳ ዘጠኝ ሺ አ
እሺ ዜሮ ዘጠኝ ስልሳ ላይ አናግራቸው ስልክ ልንገርህ። እነሱ ናቸው ንገር።
ዲል የአዲስ ማ- አዲስ እ፣ ማሽን አ፣ አዲስ ማሽን እነሱ ናቸው በ order የሚያስተናግዱት። ሁሉም ፈርማል፣ ውል ፈርማል፣ SIM card ገዝቷል፣ ሲስተሚኔት አስገብቷል።
አልጋ ውልም አልፈረምን እኮ ያው እኮ ነው አንድ ወሩ ነው ውልም አልፈረምን። ክፍያ ብቻ ፈጽመን ደረ- ደረሰኝ ቆርጠውላል። አ? ደረሰኝ ተቆርጦልን በቃ ጠብቁ ተብለን እየጠበቅን አስራ አምስት ቀን ምናምን ደውላለን ብለው ነበር።
እሺ አንድ ወር በላይ አለፍን።
አንድ ወር እስኪ ስልክ ልንገርህ። እሺ ንገሪኝ።
ዜሮ ዘጠኝ አ፣ ስልሳ እሺ ስልሳ እሺ ስልሳ ሁለት ስልሳ ሰባት ስልሳ ሁለት ስልሳ ሰባት አዎ በፕሮግራም ነው delivery የሚያደርጉት። የሚያዋውሉትም እነሱ ሲደውሉልህ ነው እንጂ ማንም ሰው ደውሎልህ መምጣት አልችልም።
እሺ በቃ ችግር የለውም። እሺ አውራችሁ በእሱ አሁን ደውልላትና ንግራት።
ማን ልበላት?
የለም ብለህ ፈልግና አናግራት።
ሄለን እሺ እሺ